number to this?
አቤት ሄሎ
ሄሎ
አቤት
እሺ፣ ጤና ይስጥልን ቤስቱ ቤት ምን ነበር?
ያለቀ ጨዋታ አላርም ብሎኝ ነው እኮ።
እሺ፣ አንዴ ጠብቀኝ። Hello አቤት እሺ፣ ሰላም።
አይ ያለቀ እኮ ጨዋታ አላርም ብሎኝ።
ቅድም የደወልክልኝ ነክ ሶስት አዎ።
ጊዜ ነገርከኝ።
አዎ ቆይ እስኪ መልሱልኝ እየጠበቅኩ ነው። እሺ፣ ትንሽ ከሰላሳ ደቂቃ በኋላ ደውልልኝ።
እሺ፣ ሰላሳ ደቂቃ አዎ፣ ፌቨን ብለህ ደውልልኝ።
እሺ፣ ፌቨን እሺ እሺ